ጤና ይስጥልኝ ትንሽ ሞርት ባኮም ልርዳዎት?
ጎግል አካውንት አልሰራልኝ ብሎ ነበር።
ጉግል አካውንት አ
ጉግል አካውንት ማለት የሁሉ ስፖርት አካውንት ነው።
አ ሄሎ ምንድን ነው?
ትኬቱን አይከፍትም ነበረ።
ምኑ ነው?
ይኸውልህ፣ እ ያመጣውና ኔትወርክ ይሮር ነው የሚል እኮ network error ከሆነ ስልኮትን restart ያደርጉት እና ምን ላድርገው?
ይሞክሩት።
ምን አድርጌ ስልኮትን restart ወይም ደግሞ ዘግተው አብርተው ይሞክሩት። የኔትወርክ ችግር ስለሆነ አብርተው እሺ።
ይሞክሩት።
እሺ